Hello ጤና ይስጥልን ቤተሰቦች።
አብሮ ይስጥልን። withdraw approve እንድታደርጉልኝ ነበረ።
እሺ በደወሉበት ቁጥር ነው።
አዎ የደወልኩበት።
እሺ check ላድርግ መስመር ላይ ጠብቁ።
እሺ እሺ
ስንት ብር ነበር? ይቅርታ
እ ሀያ ሺህ ገብቶልኛል። ሀምሳ አምስት ሺህ ነው። አስራ አስራ አስራ አስር ነው እና አምስት ሺህ ደግሞ አሁን አድርጉታል።
እሺ
እስኪ ያው
Hello
ወይ ወይ ወደ ቴሌ ብር ነው የተላከው?
አዎ ወደ ቴሌብር ነው ወደ ራሴ account እሺ Hello
ቆይ
እ አስር ሺህ እና አምስት ሺህ የሚለው process ላይ ነው። ሌሎቹ automatically ገብተዋል። እነዚህ ትንሽ ቆይቶ ይገባል። እኛ ከእኛ side ሁሉም confirm አድርገናል። እሺ
እሺ እሺ ወንድሜ።
እሺ፣ ስለደወሉ እናመሰግናለን። መልካም ምሽት።
እሺ እሺ ወንድሜ።